ጤና ይስጥልኝ ዩኒቨርሲቲ ቤት
ሄሎ ሄሎ ሄሎ
ሄሎ ይሰማል?
ይሰማል ይሰማል። እንደምን ነህ?
እሺ እሺ፣ ምን ላድርግ?
እም፣ ትንሽ ሁለት ሰዓት ጠብቁ ያሉ እስከ ሁለት ሰዓት ምን- እስከ ምንድን ሁለት ነበር ሰዓት ዲፖዚት አድርገህ ነው ወይስ ድሮ?
እ ዲፖዚት አድርገህ ነው ወይስ ድሮ?
አይ ብሮ ውስጥ አድርገህ አዎ በስተፋ በሳንቲም ማለት ተሳፈርኩ ነበረ ትላንት ማታ የለ በሳንቲም ላይ አዎ okay፣ ሳንቲም ላይ ትንሽ የ system ችግር ተፈጥሮ ስለነበረ ነው።
አ ስልክ SantimPay ላይ አ ትንሽ system ችግር ተፈጥሮባቸው ስለሆነ ነው። የብዙ ደንበኞች ጥያቄ ነው ያለው withdraw። እስኪ ስልክ ቁጥር ንገረኝና ካሳወቅነው ድጋሚ እንዳሳውቅልህ ስልክ ቁጥር ንገረኝ። የ Best Bet ስልክ ቁጥር አስራ አምስት
ዜሮ ዘጠኝ አስራ አምስት
ዜሮ ዜሮ ዜሮ ዜሮ ከስማ ስንት
ከስማ ስልሳ ስምንት ዜሮ አንድ
ትናንትና ነው withdraw ያደረከው አዎ ማታ ሌት ላይ ስድስት ሰዓት ደሳለ እሺ ሁለት ሺህ ብር እና ሶስት መቶ ብር ነው አይደለ? በቃ ለሳንቲም ፔዎች እናሳውቃቸዋለን። ከተወሰነ ደቂቃ በኋላ ይገባላል።
ይቆያል አይቆይም ነው እነሱ የሚሰጡት መልስ ላይ ነው እንጂ ወዲያው ነው የምናሳውቃቸው። እነሱ እንዳዩ ያስገቡላል።
ያስታወቃለሁ ለሁለት ሰዎች ምን አልከኝ? ትናንትና ወደ ማታ ላይ ነው የደረስከው አይደለ? ትናንትና ወደ ማታ ላይ ትናንትና ወደ ማታ ላይ ነው አዎ።
የደረስከው አይደለ?
ስድስት ሰዓት ከአርባ ምናምን በቃ አሳ- እናሳውቃቸዋለን። ይገባላል። ትንሽ ጠብቀው።